ሄሎ ጤና ይስጥልኝ። ቃል ኪዳን ከቤስት ቤት ምንድነው?
ጤና ይስጥልኝ። ትኬት ውስጥ ትላንት ትላንት ጨዋታ የሆነ ጨዋታ postponed ነው ነበር። እስካሁን ሀያ አራት ሰዓት ደርሷል። ትኬቱ ግን እንትኑ አልገባም።
እሺ cashier code ንገሩኝ።
cashier code አዎ
እሺ አስር እሺ
ሰባ ዘጠኝ ሰባ አራት ሰባ ዘጠኝ ሰባ አራት
ዘጠና ዘጠኝ
እሺ loss ነው total odd ኡ ከሀያ በታች ስለሆነ odd ኡ ከሀያ በታች ነው። ስለዚህ ቦነስ የለውም።
አይ ጨዋታው አላለቀም። postponed ነው አልኩ።
ከአንድ ለዜሮ ነው ያለቀው። የቀይ በራውን አይደል የሚለው
ቀይ አልበራም። ኧረ በርቷል። አሁን check ያድርጉት። እሺ
እሺ
እሺ፣ ስለደወልን አመሰግናለን። መልካም ቀን።
እሺ